hello ጤና ይስጥልኝ።
እሺ ጤና ይስጥልኝ። እንዴት ነህ አባቴ?
ሰላም ያን
አለን አለን። ባለፈው መተን ነበር እና እሺ።
እንትን አላችሁም፣ አል- እ፣ ተመዝግበን ነበር እስካሁን አልጠራችሁም።
እሺ፣ አንዴ check ላድርግልዎት። በስልክ ላይ የተመዘገቡት አዎ
ማለበት ስሙት።
እንዲህ
እሺ። አዎ፣ ለኔ መረጃዎች ተስተካክሎ ተሞልቷል። እ፣ የት አካባቢ ነው የመኖር አድራሻዎት?
እኔ ሳሚት አካባቢ ሳሚት። በምንድን ነበር የተመዘገቡት?
በ part time ስራ
አዎ የ part time ስራ ቶሎ ቶሎ የሚመጣበት የስራ መስክ ስላልሆነ ነው። በትዕግስት ይጠብቁን። እዚህ ተመዝግቧል። የተጓደለ ነገር የለም።
እሺ እሺ። ግን አ- እንትን ለአሁን ሽያጭ ስራ አለ እንዴ? በዚህ ሰዓት?
በስ- እ?
በ sales ሙሉ ቀን ነዋ። በ part time አይደለም።
እኮ ሙሉ ቀን አለች ጓደኛዬ እና በጣም እሺ።
agent ነው።
ት- ትደውልና ትመዝገብ በዘጠና ስድስት ሰባ አምስት አሁን በደወሉበት ስልክ ከዛ ቀጠሮ ያስይዘው orientation ከወሰደች በኋላ የስራ ጥሪ ይመጣላታል።
orientation ኡ መቼ መቼ ነበረ?
ማክሰኞ እና ሐሙስ ጠዋት ሁለት ሰዓት ተኩል ላይ ቅዳሜ መሆን አይችልም።
አይ፣ እየ- አይችልም።
እረፍት እየሰራች ስለሆነ ይህንን ስራ ማቋረጥ ፈልጋለሁ እና እረፍቷ ደግሞ ቅዳሜ እና እሑድ ነው።
ቅዳሜና እሑድ አይደለም ማክሰኞ እና ሐሙስ ነው አንድ ቀን አስፈቅዳ መምጣት ያለባት።
እሺ ግን ታገኙላካላችሁ አይደለም ይኖራል ስራው።
በሴልስ ምናምን አዎ
እሺ ትደውልላችኋለች።
እሺ እሺ መልካም ቀን።
እሺ መልካም